ጤና ይስጥልን ጉዳይ ነው የደወሉት ብለሽ ደውል።
ሄሎ ሄሎ ጤና ይስጥልን ጉዳይ ነው ሄሎ ይሰማኛል ጉዳይ ነው የደወሉት። ሄሎ ሄሎ ሄሎ አሁን አይሰማሁትም። ሄሎ ይህ ማታ ብሎ የሚለው ነበር የቤት ሰራተኛ
የ- የቤት ሰራተኛ ፈልገው ነው መሰረው ነው ሰራተኛ የቤት ሰራተኛ
አጠቃላይ አሀ፣ አጠቃላይ እኛ ጋር የሚመዘገብ ባለሙያ የለም። ተመላላሽ ይፈልጋሉ፣ ተመላላሽ ይፈልጋሉ። ቋሚ ባለሙያዎች እኛ ጋር የሉም።
ተመላላሽ ነው አዎ፣ አዎ።
ተመላላሽ ለሁለት ለአንደኔና ለፊት ለፊታ ሁለት ረን
ተመላላሽ ሆኑና
ይህኛው እየሰማሁት ነው ብለው ጫጫታ አለ ጫጫታ እሺ፣ በሌላ ስልክ ልደውልልዎት? እሺ፣ እደውላለሁ። እሺ፣
ጫጫታ አለ እሺ።